ሄሎ ጤና ይስጥልኝ ቤት ቤት
እንዴት አደርሽ?
ሰላም እንዴት ነህ?
ደህና የሆነ ካሻርኮት ታይልኝ እሺ እሺ ንገረኝ። እሺ፣ አስራ ሁለት
አስራ ሁለት አስራ አራት እሺ አርባ አምስት እሺ ሰባ ስምንት ሰባ ስምንት አ
እሺ በሀያ አምስት ብር ነው ቤት ያረካው አይደለ?
አ
አዎ lost ነው። አንድ ጨዋታ ወጥቶብሃል።
እ ማን ነው የጣለኝ?
ሊቨርፑል
እሺ እሺ በቃ አመሰግናለሁ።
እሺ እሺ እሺ፣ መልካም ቀን።
እሺ